ሄሎ ሄሎ ሄሎ፣ አይሰማም።
አሁን ይሰማል። ሄሎ ሄሎ፣ አቤት።
አቤት
ዋሽንግተን የሕክምና ማለት ነው።
እንትን ነበረ patient ሄሎ ሄሎ፣ ይሰማኛል።
አቤት ኤስአር ሲቲ ሲቲ ስካን እሺ፣ በዚህ- አዎ ቻስ ቸስት ኤችአርሲ ከሆነ እኮ ውዛውት ነው እንዴ እሺ፣ የጤና ባለሙያ ስላልሆንኩ ነው እኔ እ እ እ እኔ የጤና ባለሙያ ስላልሆንኩ ነው። ሄሎ፣ እኩል ልንገርሽ ዋጋውን